እሺ
ሄሎ ጤና ይስጥልን።
አብረው ስልኝ አይቲኤች አይኤል ሜዲካል ሰርቪስ ነው።
ኢቲኤል
medical service ነው።
ETL አዎ አዎ ከ ArifPay ነበር የምንደውልሎት ደንበኛችን።
እሺ
POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ። አሪፍ POS ማሽን ላይ
አይ ምንም ችግር የለም መታ የሚስተካከላለች ትላንት ድምፆ መጣ ትንሽ ነበረ ተቆራረጠ። ደንበኛችን ምን አሉን?
ምንም ችግር የለውም ይሰራል የሰራ ነው እና hello ይሰማዎታል? ምን አሉን? ድምፆ ትንሽ ተቆራረጠ።
የሰራ ነው ይሰራል ይሰራል እሺ ደንበኛችን ምናልባት ችግር ካጋጠሙት ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ እሺ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እኛም ነው